ጤና ቤት ቤት ኑሯኔ ማኮምነር ሄሎ አብሮስጥልን እኔ የምልሽ አቤት የመደብኩበት ቁጥር ላይ ስደርስ ሁለት ያስበላኝ ምንድን ነው?
ምን ነበር የሚጫወቱት?
ይሄ ምንድን ነው? ይሄ እንደዚህ ወደ ላይ የሚሄደው ጄቴክስ እ ምንድን ነው? ጄቴክስ ነው።
አ
እሺ ከዛ ምን ምን ሆነቦት?
እና እኔ ያው ቁጥሬ ላይ ደርሼ ነበር፣ ግን አላስበላኝም። በላኝ።
Collect ሲሉት አልሰበሰበሎትም።
አ አ ሁለት ጊዜ አደረገኝ እንደዛ።
ኔትወርክ ምናምን በደንብ ጥሩ ነበረ።
አው ልክ ነበረ።
ያ connection ምናምን ችግር ሲኖር ነው እንደዛ save የማያደርገው እንጂ ሌላ ችግር የለውም። ምናልባት ግን አሸንፈው ያልገባሉት ካለ እሱን check እናደርጋለን።
አዎ አሸንፌ አልገባልኝም እኮ ነው የምልሽ።
ነው እንዴ win ብሎ አሳይቶታል። ከዛ አልገባ አዎ አልገባልኝም። ከዛ እሺ ከ account history ላይ እሱን screenshot ያድርጉና ቴሌግራም ላይ ላኩልን።
እሺ አዎ ልክልሻለሁ።
እሺ እሺ።
የትኛውን ልክልሽ? እንዴት ማለት?
ልክ አሁን ለምሳሌ መ- በአስር ብር ወይ በሀያ ብር ወይ በሰላሳ ብር ሄደው ልክ አሸንፈው ያልገባሉት round ያውቁታል አይደለ? የትኛው አውቀዋለሁ። አዎ እሱን ማለት ነው። እሱን account እሺ።
History ላይ ይገቡና screenshot አድርገው ይልኩልናል።
ይላክልሽ?
Check እናደርገዋለን። አዎ አዎ።
እሺ